ጤና ይስጥልኝ በልክልኝ ነበረ ሲልክልሽ ወደዛ አይገባም ምን አልከኝ?
በቴሌግራም ላክልኝ ብለሽኝ ነበረ ቅድም ሳናግርሽ እሺ
ልክልሽ ነበረ እኮ አንተ
ማነው ማነው የሚለው ስምህ?
አሰን እ እ አሰን አሰን ማ አሰን
ሀሰን አዎ አሰን አብራሂም ይላል
ቆይ እስኪ አንዴ ሀሰን ኢብራሂም
አብራሂም ሀሺም ብለህ ልክብ ሀሺም ኢብራሂም ነው
እንትኑ ልክል ብልሽ ነበረ ራሱን screenshot ያደረኩት account እዚህ ላይ ከፍታል ምናምን ብለሽ ነበረ
እ፣ በየትኛው ቁጥር ነው የላክልን? እ?
በሰባ አንድ ሰባ አንድ መጨረሻ ሰባ አንድ ሰባ ሰባት ሰባ ሰባ አንድ አንድ እኮ አይደለም አባ የእኛ ቁጥር እ? እሺ የእኛ ቁጥር እኮ ሰባ አንድ አይደለም ልንገርክ
እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ አርባ ሰባት ሰባት አዎ በዚህ ቁጥር ነው እሺ የምትልክልን እሺ እሺ አባ
ያው